hello ሰላም ጤና ይስጥልን ችግር hello ጤና ይስጥልኝ። ሰላም አብሮ ነው?
ይስጥልን ሰላም አለን። አዘን ነበረ ትናንትና እሺ
message የኦሌን የሽንኩርቱ ብቻ ነው የደረሰኝ። ሌላው message አልደረሰኝም። ቀይ ስር ስልክ ቲማቲም ቁጥር እስኪ ንገሪኝ
ልንገርሽ አዎ
ዜሮ ዘጠኝ አስራ አንድ አስራ አንድ ሰባ ሰባት እሺ ሰላሳ አንድ ሀምሳ ስምንት በ group ነው ያዘዝነው። hello
hello hello፣ አቤት።
አይሰማም
አሁን አሁን ይሰማኛል። አቤት።
የመጥ- የመጣሉት ኮድ የምን ብስ- የምንድን ነው የሽንኩርቱ ብቻ okay የቀይ ሽንኩርት እ፣ አዎ እሺ ያየሁበት system ስላስቸገረኝ ነው ይቅርታ እሺ፣ ችግር የለም።
okay ቀይ ስሩና ሽንኩርቱ assign ተደርጓል
አዎ፣ አዎ እንትን ቲማቲሙና- ድንቹና ቲማቲም ግን ገና ነው ለነገ ነው
ለዛሬ አይደርስም። እሺ፣ አዎ product እጥረት ስላለ ነው ነገ ነው እሱም ይመጣሎት እሺ፣ በቃ እሺ፣ እሺ ችግር የለም።
እናመሰግናለን እሺ መልካም ግን አሜን ለሁላችሁ።